Listen to the radio. ያው ሀብታ ምግብ ቤት ነህ እዛው?
አዎ
OK እሺ በቃ ለማዘዝ ስንሞክር ስልክ እያነሱ ስላልሆነ ይደወልልሃል አሁን በአንተ ያዛሉ እሺ
ምን ይሄን ያህል ለማዘዝ ይሄን ያህል ጊዜ ይፈጃል እንዴ? customer ኡ ወሬ እያለብኝ እኮ ነው።
እኮ ስልክ አያነሱም ልናዝ ፈልገን ስንደውል ስልክ አያነሱም ምን ይኸው እናድርግ አግኝ- ሀብታሙ ላግኝሽ፣ አዎ እኔ አይደለሁም የምደውለው አሁን ይደውላሉ ወይ ደግሞ ስልክ አንሱ በላቸው ንገራቸው